ጤና ይስጥልን። በሽት በሽት ቤቴን የምለዳው ሄሎ ወይ ልኝ
ብር ውስጥ አረገ
እሺ፣
ፕሮሰስ ላይ ነው እስካሁን።
ይሄን የቤስት ቤት ስልክህ
አ ይሄን የቤስት ቤት ቁጥርህ
አይደለም ዜሮ ዘጠኝ አስራ አንድ እሺ፣
ሰላሳ አራት ሰላሳ አራት አስራ ሁለት ሀምሳ አምስት ስንት አስራ ሁለት ሀምሳ አምስት አስራ ሁለት ሀምሳ አምስት አ ስንት ብር ነው እ ሶስት መቶ እሺ እሺ ይኸውልህ process ላይ ነው። እሺ ለቻፓ ስላሳወቅን ይገባልሃል። ጠብቀው ትንሽ ወደ ስንት ወደ ከነገ ነው ነገ ነው
ምን አልከኝ?
ትላንት ነው እስካሁን አዎ አዎ ገባኝ። ስላሳወቅናቸው ይከ- ያስገቡልሃል። ትንሽ ጠብቀው አስራ ሁለት ሰዓት ላይ ጠብቀው ጠብቀው። እሺ ትንሽ እስከ ስንት ሰዓት ነው? እስከ ስንት ሰዓት እስከ ስንት እንደሆነ አላውቅም፣ ግን ይገባልሃል። አሳውቅልሃለሁ እንደ ምን ሆነ? ሀያ አራት ሰዓት
እ ሀያ አራት ሰዓት ነው። እንደ
እሺ